ሄሎ ሄሎ
አገናኘኝ። እሺ እህ አገናኘኝ። እንትን አይደለ ሊትል ቻይና አይደለ ያለው?
አ አ አገናኘኝ።
እሺ
ሄሎ ሄሎ፣ እናቴ አሁን አናግርሽ በመቶ አምስት ሰላሳ ስምንት ሰላሳ ሶስት አልታዘነም ብለሽኝ ነበር አይደል?
አዎ ይቅርታ ስልካችን ዘግቶ ነው።
እሺ ችግር የለውም cancel እንድታረጉልኝ ነው። በዚህ order ነበር ያለው እንዳይሰራ። እሺ cancel ይደረግ።
አዎ cancel አድርጉልኝ። በመቶ አምስት ሰላሳ ስምንት ሰላሳ ሶስት ያለው እሺ
ሄሎ ወይ ማቲ ትተውጣ፣ እንዳትፈርም እንዳትቀበል፣ ትተውጣ። cancel ይሆንልሃል። ታገስ። እሺ
እሺ